የሌለህን አለኝ ሳታውቅ አዋቂ ነኝ እንዳከብርህ ብቻ ውሸት አትንገረኝ ከሌለህ ነውር አይደል ካለህ ለራስ ነው እኔ የማከብርህ በሰውነትህ ነው እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ እያለው ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ እያለው ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም የእድሜ ሰረገላ የእድሜ ሰረገላ ሄዶ መቶ አይሞላ ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም የእድሜ ሰረገላ የእድሜ ሰረገላ ሄዶ መቶ አይሞላ እኔ ምን አውቃለሁ ካወክ አስተምረኝ ንቀቱን ተውና ይሄ ይሄ ነው በለኝ ያን ያንን ሳታረግ ብትመጻደቅም ሆዴን ልምላ ብዬ ብሞት ላንተ አልሰግድም ወርቅ በሰው ልጅ የተወደደው ራሱን አቃሎ ጭቃ መስሎ ነው ከፍ ከፍ ያለው በባዶ ሜዳ አጅሬ ገለባ ወድቆ ተጎዳ ወርቅ በሰው ልጅ የተወደደው ራሱን አቃሎ አቤት ጭቃ መስሎ ነው ከፍ ከፍ ያለው በባዶ ሜዳ አጅሬ ገለባ እዩት ሲጎዳ ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም የእድሜ ሰረገላ የእድሜ ሰረገላ ሄዶ መቶ አይሞላ ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም የእድሜ ሰረገላ የእድሜ ሰረገላ ሄዶ መቶ አይሞላ እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ እያለው ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ እያለው ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም የእድሜ ሰረገላ የእድሜ ሰረገላ ሄዶ መቶ አይሞላ ትልቅ ፈጣሪ ነው ትልቅ ለዘላለም የሰው ትልቅ የለም የእድሜ ሰረገላ የእድሜ ሰረገላ ሄዶ መቶ አይሞላ